ስትቀበሩ ሲዲ ስትቀበሩ
ሄሎ
ሌላማ አሁን የሰጠሽኝ ስልክ አይነሳም የማራየው ማለት ነው። ሌላ አማራጭ ይኖረናል።
እስቲ ስማቸውን ይንገሩኝ።
አያንቱ መገርሳ ግን ሲዲው ላይ ጻፈችው አያንቱ ጉርሜሳ ብላ ነው።
እሺ አስተላልፋለሁ፣ እንዲደውሉሎት አደርጋለሁ።
እሺ ከ round በፊት ቢደርስልኝ ደስ ይለኛል። እሺ ምንድን ነው የተነሱት? ምን thora- ይማራል?
thoraco cervical with contrast ማለት ነው።
እሺ መልሼ እንዲደውሉ አደርጋለሁ። በዚህ ስልክ ይደውሉ።
አዎ እሺ እሺ
ያቃተን ሽንት ቤት ነው የሚሻለው።